hello ጤና ይስጥልን Best Bet አብሮ ይስጥልን።
ሰላም ምን ልርዳህ?
አለን ከዚህ ጎንደር betting sport መጀመር ፈልጌ
እሺ እና የሆነ ስልክ ተቀብዬ ነበር። ስልኩ ጥሪ አይቀበል አይሰራም።
agent አዎ okay እሺ ቆይ። እሺ hello አቤት አቤት እ ይቅርታ ማን ልበል ስምህን?
እ ገደፋው ይባላል።
ደረሰ
ገደፋው ገደፋው
ገደፋው ነው ያልከኝ?
አዎ አዎ እሺ ይሄ የደወልክበት ቁጥር ያንተ ነው?
ይሄ የኔ ነው።
እሺ በቃ በዚህ እንዲደውልልን እናደርጋለን እኛ እሺ
እሺ እሺ